hello አሎ
مولانا አሎ hello።
አሎ ሰላም አለይኩም አለይኩም ሰላም ረህማ ያ ከድሬዳዋ ጅጅጋ ፈልጌ ነበር ለነገ ጠዋት ለነገ ነው አዎ ለነገ ጠዋት አዎ ድሬዳዋ ነው ያለኸው?
የመጀመሪያው ስንት ሰዓት ነው የመጀመሪያው ስንት ሰዓት ነው አስራ ሁለት ሰዓት ደርሶ ነው የሚወጣው ሄ ማማ እ አስራ ሁለት ሰዓት ነው የሚወጣው አስራ ሁለት ሰዓት ነው አዎ
እሺ ለሁለት ሰው ፈልጌ ነበረ ድሬዳዋ ነው ያለኸው ጅጅጋ ነው አይደል አዎ የምትወጣው አዎ አዎ ድሬ- ድሬዳዋ ነው ያለሁት ወደ ጅጅጋ አዎ
እሺ እ
እሺ አስራ ሁለት ሰዓት አለ አስራ ሁለት ሰዓት ተኩል አምስት አለ ስምንት ሰዓት አለ
አይ አስራ ሁለት ሰዓት ከመጀመሪያው አስራ ሁለት ጠዋት አይደል በሀበሻ አዎ አዎ ጠዋት አስራ ሁለት ሰዓት ማለት ነው የመጀመሪያው አይደለም የሚሆነው አዎ
እሺ እሺ በኢብር ስለማታ- እሺ text አድርጊ ወይ ንገሪልኝ እሺ እሺ text ማድረግ እንትን ስለማይል ቁጥሩን ልንገርክና ምን ስማችሁን ምን ንገረኝ ምን ምን አልሽኝ?
ቁጥር ማ- እ፣ text ለመላክ አይመችም እና ቁጥሩን ልንገርክ ስማችሁን ደግሞ ንገረኝ
እሺ አንዴ ንገረኝ።
እ፣ ቁጥር ልትነግ- ል- ልትነግሪኝ ነው?
ቁጥርም እነግርሃለሁ አዎ ስማችሁን ደግሞ ንገረኝ
እሺ እ፣ ከድርና ሳሊ
ከደርና ሳሊ
እሺ እንትኑ ያዝ እሺ፣ ከድሬ እ?
ቁጥሩን ያዝ ቁጥሩን ያዝ ቁጥር ልያዝ አዎ ሳዮ አንዴ ናማ ቁጥር ያዝ እሺ ዜሮ ዘጠኝ ዜሮ ዘጠኝ ሰባ ሰባት
ዜሮ ዘጠኝ ሰባ ሰባት ሰባ ሰባት
ዜሮ ዜሮ ዜሮ ዜሮ
ሀምሳ አንድ
ሀምሳ አንድ ሀያ አንድ
በስላቸዋ
እ?
በዚህ ደውላቸው
አ አትደውል በዛ ቁጥር መርሐባ call center የሚል ይወጣልሃል አንድ ሺህ ሁለት መቶ ብር ላክ በር- ከላክ በኋላ ደውልና ንገረኝ እሺ ብሩ ሲላክ ነው የሚጻፈው hello
እሺ እሺ እሺ እሺ እየሞላ ነውና ወንበሩ እንዳይሞላብህ አሁን ላክልኝ ችግር የለም ልክልሻለሁ በዚህ ልላከዋ አሁን በ- በላሴ በሰጠሽኝ በሰጠው ቁጥር ሰባ ሰባት ዜሮ ዜሮ ሀምሳ አንድ ሀያ አንድ አይደል የቆር- የጻፍከው
እኮ የጻፍኩ- የጻፍኩትን ዜሮ አዎ፣ ዘጠኝ ዜ- ሰባ ሰባት አይደለ?
አዎ፣ በዚህ ሰባ ሰባት ብሩን አስገባ ብሩን በሱ አስገባ።
አስገባና መርሐባ call center የሚል ነው የሚወጣልህ በቃ የኢብሩ ችግር የለም።
ስም።
በሱ- okay እሺ፣ እሺ በዚህ አስገባለሁ እሺ እናመሰግናለን ወይ ነው